ዜጋ ሲፍቱት ሞላው ሄሎ ጤና ይስጥልኝ ሚስት ቤት
እሺ ስር
ሄሎ ሄሎ ሄሎ እና ሀምሳ ብር መቶ ብር እሺ ስር አቤት አቤት ሀምሳ ብር መቶ ብር እሺ ይህ መቶ ብር ነው እህ
ምንም ነው መቶ ብር ነው ምሳ ብር ምሳ ነው ስር አቤት
ሶማል ተባለ እህ
ሶማል ማን ሶማሌ የለም ቴሌግራም ላይ ጻፍልን በሶማሊኛ
አላህ ኦሮምኛ አለ ትችላለህ ኦሮምኛ ትችላለህ ሄሎ